ጤና ይስጥልን። ጉዳዩ የደወሉትን ደርደው።
ስራ ፈልጌ ነበር።
እሺ፣ ስልክ ቁጥር ለመያዝ ይመችዎታል? ልንገሮት የሚመዘገቡበትን
እሺ ዜሮ ዘጠኝ ሰባ
ሰባ አዎ፣
እ ሰባ
አ ዜሮ አንድ ዜሮ አርባ አራት አርባ ሰላሳ አራት በዚህ የእኛ ባለሙያ ናት። በዚህ ይደውሉና ያለውን ነገር ትነግሮታለች።
እሺ እሺ እሺ፣ መልካም ቀን ይሁንልዎት።